ጤና ይስጥልኝ ጉዳይ ራሔል እባላለሁ ከአሁኑ ልርዳ
ጉዳይ አስፈጻሚ ፈልጌ ነው። hello አይሰማም?
ይሰማል አሁን ይሰማል። እሺ hello ጉዳይ አስፈጻሚ ለእኔ ፈልጌ ነው።
ይሰማኛል። እሺ እ- እባክዎት ሙሉ ስምዎትን ይንገሩኝ።
አቤኔዘር አለማየሁ
እሺ ይቅርታ በሌላ ስልክ አንድ ጊዜ መልሼ ልደውልልዎት?
ሄሎ።
እሺ እሺ እሺ